ስቀው አይኖች የምታው አንቻለሽ ብዬ ለሁሉም ሰው እችና አረግሽ ለንባዬ ቆይ ልስማ ትዝ አይልሽም ወይ? አቅፌሽ አቅፈሽ ያ ጨዋታና ሳቅ እየደባበሽ በዚያ ደስታ ምትክ ተሰማሽ ምን ይላል ያንቺ ደስ ይልሽ ይሆን ሆይ ባንቺ የተነሳ ሕይወት ስትመረኝ ስትቆር ስገስ ለእንባዬ ቦይ ልስራ ያርሰው ደረቴ ይወጣልኝ እንኳን ቢያስታግስ ናፍቆቴ ሳላስብትተሽ ቢጠፋኝ ሚስጢሩ በእንባ ተጥለቅልቀው አይኖች የምታወሩ አንቺ ያለሽኝ ብዬ ለሁሉም ሳውራ ይችኛ ካረግሽ ለንባዬ ቦሄልሰ ባለሽበት ቦታ ባለሽበት ሰፈር ጆሮሽ አልሰማም ወይ የኔን ባንቺ ማፈር ነበርሽኝ እያልኩኝ እንደ መደሰቴ በዚያው ልክ ሆነና አንገቴን መድፋት ወቀሳ ማብዛቴ አሁን ምርባ ይፍሰስና ይለቅ ያዘዘበት እንባ ጭንቀቴ ላይ ገባሽ ላሰሚኝ ባውራ የማይቀርልኝን አለምባይ ወቀሳ ማብዛቴ አሁን ምን ይረባ ይፍሰስና ይለቅ ያዘዘበት እንባ ጭንቀቴ ላይ ገባሽ ላሰሚኝ ባውራ የማይቀርልኝ አለምባይ ወቅስ የማይቀርልኝ አለምባይ ወቅስ የማይቀርልኝ በለምባይ